allo allo allo ሄሎ አሎ ጤና ይስጥልኝ እዚህ ሀያት መሪ ነበረ የምንደውለው አሎ አይሰማም ከሀያት ከመሪ ሀያት ብራንች መሪ ነበር የካስፕሬ ከተማ እዚህ ምርት ምርት የለም እየተባለ በቃ ምንም የለንም ምርት ነበረ ሲ ወደዚህ ስርጭት እንትን ትብሉ የቢጂአይ ምርት ማግኘት አልቻልንም ስ ወደዚህ ይመጣል ግን የሚመጣው ዝም ብሎ ወይ አስር አስራ አምስት ሰጥተውን ነው የሚሄዱት የለም እየተባለ መክረሚያው በሳምንት በሳምንት ሁለት ቀን ይመጣ ግን ያው ዛሬ ራሱ ነበረው ዛሬም የለም አሉን አልመጣም አዎ አልመጣም አዎ ስልክ ቁጥር
ቢጂአይ አይዲ ወይም ቁጥሩ በስልክ የተላከሉት
አይዲ ቁጥር ኦኬ እሺ